ሄሎ ሄሎ ሳኮ አቤት ቤት በእንትን withdraw ን በእንትን አድርገው እሺ በቻፓ ታረግና ወደ commercial bank እሺ ወደ አቢሲኒያ ምናምን ሳይሆን እ ወደ commercial bank አድርገው እሺ እሺ እሺ ወደዛ አድርገውና ስጨርስ ደግሞ አሳውቀን እሺ ይሄን account እንዘጋዋለን ከዚህ በኋላ በ normal ስልክ ነው መጫወት ያለብህ okay ለ- ይሄ ድሮ ያስቸግራል ያስቸግራል ወደፊት ደግሞ lock ስለሚደረግ ቀጥታ እንትን እንትን ስለሚደረግ አይሰራልህም የተጫወትኩት ግን አለ እዛ እዛ ላይ ትኬትማን እሱ ችግር ትኬትማን ከ win ካደረገ ችግር የለም ትለዋለህ ግን ይሄኛው ግን ወደፊት ግን አትጫወትበት እሺ ችግር የለም እሺ እሺ አሁን በቻፓ በልና ከዛ ግን ወደ commercial እሺ ወደ ንግድ ባንክ አድርገው እሺ አደርጋለሁ እሺ አመሰግናለሁ ሞክረውና ንገረን